ከኮሲ ሟርካው ስር ፍቅርን ተገባብዘን መላመድ ስንጀምር ሳልጠግባት መጥቼ ሳልጨርስ ፍቅሬን ናፈኳ ድሬን ድሬ ከከዚራ ከኮሲ ሟርካው ስር ፍቅርን ተገባብዘን መላመድ ስንጀምር ሳልጠግባት መጥቼ ሳልጨርስ ፍቅሬን ናፈኳ ድሬን እኔ እንግዳ ለአገሩ ይዞኝ መጣ ባቡሩ ሽልንጌለኝ ጾም አዳሪ ተዋሳፈኝ ባለጋሪ ጀጎላ ፋፋረር መውጫ የአሚሮቹ መቀመጫ ፊት ለፊት ነው እንጂ ወሬ ዞሮ ማማት የለም ድሬ ግልጹን እንጂ መናገር አቁም ቂም ማሳደር ፍቅር ተጀምሮ በቀልድ እንደዋዛ ለአንድ ራሴ ሳልሆነ አደቤን ሳልገዛ ተሸነፈ ልቤ በድሬ ልጅ ፍቅር አለብኝ ቀጠሮ ጀጎል ግንቡ ስር ፍቅር ተጀምሮ በቀልድ እንደዋዛ ለአንድ ራሴ ሳልሆነ አደቤን ሳልገዛ ተሸነፈ ልቤ በድሬ ልጅ ፍቅር አለብኝ ቀጠሮ ጀጎል ግንቡ ስር ከከዚራ ጥላው ስር ገና ፍቅርን ስጀምር አልችል ብሎ ለጋው ፍቅሬ ተከተልኳት እስከ ድር ከከዚራ ጥላው ስር ገና ፍቅርን ስጀምር አልችል ብሎ ለጋው ፍቅሬ ተከተልኳት እስከ ድር አቦ እንዳትከፋ ያስከው ቢጠፋ አብሽር!
አብሽር ያረር ልጅ በል ተጫወት እንጂ ድሬ የፍቅር አውራ መጋላ ከዚራ ሐረር!
ሐረር ለሰው ሟቺ አመሉ ሚመቺ አቦ!
አቦ እንዳትከፋ ያስከው ቢጠፋ አብሽር!
አብሽር ያረር ልጅ በል ተጫወት እንጂ ድሬ!
ድሬ የፍቅር አውራ መጋላ ከዚራ ሐረር!
ሐረር ለሰው ሟቺ አመሉ ሚመቺ ድሬ ከከዚራ ከኮሲ ማርካው ስር ፍቅርን ተገባብዘን መላመድ ስንጀምር ሳልጠግባት መጥቼ ሳልጨርስ ፍቅሬን ናፈኳ ድሬን ድሬ ከከዚራ ከኮሲ ማርካው ስር ፍቅርን ተገባብዘን መላመድ ስንጀምር ሳልጠግባት መጥቼ ሳልጨርስ ፍቅሬን ናፈኳ ድሬን እኔ እንግዳ ለአገሩ ይዞኝ መጣ ባቡሩ ሽልንግ የለኝ ጾም አዳሪ ተዋሳፈኝ ባለጋሪ ጀጎላ ፋፋረር መውጫ ዳሚሮቹ መቀመጫ ፊት ለፊት ነው እንጂ ወሬ ዞሮ ማማት የለም ድሬ ግልጹን እንጂ መናገር አቁም ቂም ማሳደር የእሷ ከከዚራ የኔ አገር አዲስ ሳልቋጨው በጅምር ፍቅሬን ሳልጨርስ ብመለስ ከሸዋ ባቡር ተሳፍሬ አዲስ ተቀምጬ ልቤ አዳሩ ድሬ የእሷ ከከዚራ የኔ አገር አዲስ ሳልቋጨው በጅምር ፍቅሬን ሳልጨርስ ብመለስ ከሸዋ ባቡር ተሳፍሬ አዲስ ተቀምጬ ልቤ አዳሩ ድሬ በአሸዋ በደጃቱ የባከነው ተጓዥ እግሬ ዛሬ መራኝ እሷን ይዞ ወደ ሸጋው ገንደቆር በአሸዋ በደጃቱ የባከነው ተጓዥ እግሬ ዛሬ መራኝ እሷን ይዞ ወደ ሸጋው ገንደቆር አቦ እንዳትከፋ ያስከው ቢጠፋ አብሽር አብሽር ያረድ ልጅ በል ተጫወት እንጂ ድሬ የፍቅር አውራ መጋላ ከዚራ ሐረር ሐረር ለሰው ሟቺ አመሉ ሚመቺ አቦ አቦ እንዳትከፋ ያስከው ቢጠፋ አብሽር አብሽር ያረር ልጅ በል ተጫወት እንጂ ድሬ የፍቅር አውራ መጋላ ከዚራ ሐረር ሐረር ለሰው ሟቺ አመሉ ሚመቺ